hello hello አቤት፣ ዘጋብኝ ስልኩ። ምንድነው እንትን ኮልፌ ቀራኒዮ ቤተል በሚል ነው ያዘዝኩት እሺ እና በአጠና ተራ ነው እንደሚሉኝ፣ ግን ቤተል ኮል- ኮልፌ ቀራኒዮ ያለው ነው። እኔ በኮልፌ ቀራኒዮ ነው ያዘዝኩት እና ጠዋት ደውሎ እ፣ ማነው ቅድም ደውሎ እ፣ አይ ለሌላ እንትን አስተላልፌዋለሁ አለኝ። እስካሁን አልመጣልኝም።
okay እሺ ለሌላ በዚህ- driver አስተላልፌዋለሁ አለኝ እ?
በዚህ ስልክ ነው የታዘዘ
በዚህ ስልክ ማለት ቁጥሩ የእንትኑ አዎ፣ አዎ አዎ አሁን የደወልኩልህ አዎ
ጽዮን በሚል ነው አይደል ጽዮን አዎ
okay ወደ ስድስት product ይሆናል ላይ ያዘዙት አዎ ስድስት ነው እሺ check ላድርግና መልሼ ልደውልልዎት እሺ እሺ እሺ